ሄሎ ጤና ይስጥልኝ ተድላ አምቡላንስ ባኮ ምን ልርዳዎ እንዴት ነሽ ቃል ኪዳን ማነሽ ትዕግስት ነሽ አይደል አዎ ትዕግስት ነኝ ይቅርታ ኤልሳቤት ነኝ እሺ እሺ አሁን ከ friendship ወደ ብሔረ ጽጌ የመጀመሪያ ቀን ወደ ስተዱን ቦታ እንትኑ ልልክልሽ እችላለሁ GPS ከ friendship park ቅዱስ friendship አደባባይ ከዛ ወደ ብሔረ ጽጌ GPS ኡን ልክልሻለሁ ብሔረ ጽጌ አስ አሁን ነው የምትፈልጊው አሁን አሁን
አምቡላንሶ- አምቡላንሶቻችን ለስራ ወጥተው ነበርና እሺ የሚመጡበት time አልታወቀም maybe
አልታወቀም ምንም አምቡላንስ የላችሁም አሁን
አዎ ወጥተዋል አዎ ለስራ ወጥተዋል ኧረ
እስቲ ቆይ መርሺ ልደውልልሽ አንዴ እሺ ደውዪልኝ እሺ እሺ